ቤስት ቤት ራሄል ነኝ። በኩል ልርዳው?
ለማስከፈት ነበር account አዲስ ለመክፈት?
አዲስ ለመክፈት አዎ።
አዎ፣ እሺ ክሮም ላይ ቤስት ቤት dot bet ብለህ ግባና እ ከዛ በኋላ ስልክ ቁጥርህና password ህን አስገባ።
የራሴን password አዎ፣ የራስህን የፈለኩትን አዎ፣ የፈለግከውን ነው። ግን password ከማንም ሰው ጋር share እንዳታረግ። እሺ፣ እሺ የፈለኩትን ራስህ digit ብቻ መያዝ አለብህ። አይ እንትኑን criteria ውን እነግርሃለሁ፣ ግን አንተ በፈለግከው ነው መርጠህ ነው የምታስገባው። ግን ምንድነው ከስምንት digit ማነስ የለበትም እሺ password ኡ። ከዛ ደግሞ እ ስታስገባ አንድ capital letter፣ እ አንድ small letter፣ እ ቁጥርና ምልክት ማካተት አለበት።
ም- አራትንም ማለት ምልክት አዎ፣ ኦኬ፣ ልዩ ምልክት ምልክት አራቱንም ማለት እ ምሳሌ ይሄ percent ም ሊሆን ይችላል ምናምን at ከዛ ውስጥ አንድ ማካተት አለብን።
እ እሺ ተረዳኸኝ?
አዎ ተገብቶኛል።
እሺ ሞክረውና ካስቸገረህ መልሰህ ደውልልን።
አይ እሺ እሺ መልካም ቀን።